እናት ፓስወርድ ያስጥልን ቤተሰቤት
password ረስቼው ነው።
እሺ forgot password የምትላለች። አይ ራስህ ነው የምታስተካክለው። forgot password የሚላለ ከታች ላይ ምኑ ጋር ምን ውስጥ ልግባ?
click forgot password የሚላለ ስትነካው እሱ invalid ምናምን የሌለ
okay invalid ጊዜው እንትኑ ስገባ ነው ምን ውስጥ ልግባ? እም ያሳየኛል። ምን ውስጥ ነው incorrect እንደገባ password የሚልካ ይመጣልሃላ ስት- ስትገባ password ጨረሰው እንትኑን ካስገባ እንትኑን አይከፍትልኝም።
አዎ፣ ከ- ይከፍትልኝና password ይጠይቀኛል ቁጥሩን ሳስገባል።
አዎ እዛ የሚጠይቅ ላይ ከታች ላይ forgot password የሚላለ እሱን ክሊክ ኦኬ።
አድርገውና ኮድ ይላክልሃል በስልክ አይ
እሱን ኮድ አስገባውና ይከፍትልሃል።
እሺ እሺ